በደስታው ቀን አዘንብሎብኝ ብቸኝነት አዘንብሎብኝ በቻለው አንጀቴ በቻለው በቻለው ክፉ ደጉን ጊዜ እስኪለይ በደስታው ቀን አዘንብሎብኝ ብቸኝነት አዘንብሎብኝ በቻለው አንጀቴ በቻለው በቻለው ክፉ ደጉን ጊዜ እስኪለይ ነው እንደ ወትሮው እንደ ስንቱ አጫሽ እቅፍ ድግፍ አርገሽ የዛሬን ብቻ የክፉን ቀን ወዳጅ አይሉትም ነገና ራበና ፍቅ ጊዜ አይሰጥምና ራበና ፍቅ ጊዜ አይሰጥምና ራበና ፍቅ ጊዜ አይሰጥምና ራበና ፍቅ ጊዜ አይሰጥምና ያንቺ ነገርማ ያንቺ በደልማ ያንቺ ነገርማ ያንቺ በደልማ ምነው አይዞህ ብልሽ እምነቴን በላሽ ኮማዳሪ ልቤ በናፍቆት ቀጣሽው አንቺ ነሽ ማገር የአካሌ ምሰሶ አለፉልህ በይ እንዳይቀር ተራርሶ ኧረ ብር አልባ ነይ ኧረ ብር አልባ ኧረ ብር አልባ እመጣለሁ ብለሽ የቀረሽብኝ የከረመው ፍቅርሽ ደግማሽብኝ ያማትር ይውላል አይኔ ማዶ ማዶ አይቶባ ያጣንጂን አይቶባ ያጣንጂ በደስታው ቀን አዘንብሎብኝ ብቸኝነት አዘንብሎብኝ በልቻለው አንጀቴ በልቻለው በልቻለው ክፉ ደጉን ጊዜ እስኪለኝ በደስታው ቀን አዘንብሎብኝ ብቸኝነት አዘንብሎብኝ በልቻለው አንጀቴ በልቻለው በልቻለው ክፉ ደጉን ጊዜ እስኪለኝ ከርሞ ተይ እንደ ድሮች ያለፈው ይሻላል የደሳው ኑሮች ያዥኝ ደገፋርኪኝ የምንችላችን የክፉ ጊዜ ሰው አብሮ ከበላ የክፉ ጊዜ ሰው አብሮ ከበላ የክፉ ጊዜ ሰው አብሮ ከበላ የክፉ ጊዜ ሰው አብሮ ከበላ ያንቺ ነገርማ ያንቺ በደልማ ያንቺ ነገርማ ያንቺ በደልማ መውደዳ ከስ ገረፈኝ እንደ ሰዓት እኔ ያልሆነ የጥንቱን ለመርሳት ሰው ለምዶ መል ሲያድለኝ ሰቀቀን አላሳልፏል በተለይችን